ሄሎ ሄሎ ጤና ይስጥልኝ።
ሰላም እንዴት ነህ? ተቋረጠ እኮ።
ኔትወርክ እያስቸገረ ነው።
አዎ፣ ከፍዬ ነበረ እስካሁን አልደረሰም። ሶስት ቀን ሆነው። hello አቃጣይ ናቸው። አንቺ ኔትወርክ እያሉ ይዘጉታል። ልጅ ግን ድምጻቸው ምንም